አይደለ? ስታር ማርኬት ነው።
አዎ
እሺ፣ ከዊፕላስ ነው የምደውለው። solution የሚባል ድርጅት እሺ ዊፕላስ አዲስ የተቋቋመ ሲሆን ድርጅት አንድ app develop አድርጓል እና ከዛ ውስጥ እሺ።
እ፣ እናንተ እንድትመዘገቡ ነበረ። በየተለያየ service የሚሰጡ ይመዘገባሉ እና እናንተ okay።
online ላይ shopping ማለት ነው እና ምዝገባው በነፃ ነው።
እሺ እሺ app ነው። እዛ link ልክልህ አውርደህ እሺ።
እንድትመዘገብ ነበር ፈቃደኛ እሺ link ኡን እሺ ላኪልኝ፣ ችግር የለውም። እዛ ላይ post ማድረግ ይቻላል እ፣ እቃችንን።
አዎ አንዳንድ information ሞላልተህ active እሺ።
የምትሆነው እንደዛ ነው እና አዎ ከሞላላ ትችላለህ።
እሺ እሺ ላ- link ኡን ላኪልኝና እሺ እልክልሃለሁ።
እሺ እሺ አመሰግናለሁ። መልካም ቀን።
እሺ አመሰግናለሁ። እሺ።